hello መገናኛ ነበርኩ። እንዴት ነው የምመጣው? ማ
ከመገናኛ የሀያት ታክሲ
ምን አልሽኝ? ይቅርታ አይሰማም።
ከመገናኛ በሀያት ታክሲ ያዙና CMC ያልከዩ
ምን አልሽኝ?
ከሀያት የመገናኛ ከመገናኛ የሀያት ታክሲ ያዙና CMC ያልከዩ
እ፣ ተሻግሮ ነው ወይስ በዚህኛው በኩል በሚካኤል side ነው። በሚካኤል side በሚካኤል side አዎ፣ አዎ።
እ፣ ማን ልበል አንቺን? ይቅርታ
call center ነው የደወልኩት።
አዎ፣ ግን ስምሽን ማን ልበል?
ሲደርሱ ወይ መልሰው ይደውሉ ወይ ደግሞ ሚካኤል ጋር
ስምሽን ማን ልበል አንቺን? ይቅርታ
አበቡ
ማን አልሽኝ?
አበቡ
እሺ አበባ፣ አመሰግናለሁ።
አበቡ አይሰማም።
አበበች
አዎ፣ አዎ።
hello፣ CMC ሚካኤል ጋር ሲደርሱ Economics Association ህንጻ ነው።
ስምሽን ማን ልበል? ይቅርታ ሌላው አይሰማም።
ይሰማኛል። ስምሽን ማን ልበል?
አበቡ አበቡ አበቡ። እሺ፣ እሺ፣ አበቡ።
አመሰግናለሁ። እሺ፣ አዎ፣ እሺ፣ አዎ።
እሺ።